ቀን ቢስቢስ ምንድን ነው?
በአንድ ቡድን ከስረን ነበረ።
ምን አሉኝ?
በአንድ ቡድን ከስረን ትኬት ቤስት።
እሺ ካሸር ከወዱን ንገሩኝ። እሺ
ዘጠና ሰባት ዘጠና ሰባት ሀያ አንድ
ሀያ አንድ ስልሳ አንድ
እሺ ሶስት
ዘጠና አንድ ሀያ አንድ ስልሳ አንድ ሶስት አ ዘጠና አንድ አይደለም ዘጠና ሰባት እሺ